ጤና ይስጥልኝ ዋሽንግተን medical ሄሎ ሄሎ
ሄሎ አቤት ሰላም ነው፣ እንዴት ናችሁ?
እግዚአብሔር ይመስገን እ፣ ከየካቲት ነበረ የምደውልልሽ emergency department እ?
እሺ እሺ
እ፣ non contrast brain CT scan የሚነሳ patient ነበረ እና እ፣ እ እ፣ ግን ምንም እ፣ afford ማድረግ ስላልቻሉ የምትተባበሩን ከሆነ ብለን ነው እ?
CT scan ነው አዎ አዎ non contrast brain CT scan እ? ምንም afford ማድረግ አልቻሉም። በጤና መድን እንትን የሚሉት እና እ?
እሺ
free ካለ እንድትተባበሩን ነበረ እ?
እሺ ቆይ አንዴ
እሺ መስመር ላይ ጠብቅሽ ወይስ ትምህርት ቤት ጠብቅ? ልደውል። ቆይ እስኪ ቆይ እስኪ ቆይ እስኪ ተኝ ይቀመጡ። እሳቸው ጋር ነው። እሺ ሄሎ
ሄሎ ሄሎ፣ ሰላም ነው።
እሺ አሁን እ፣ የሉም ወጥተዋልኝ እ፣ እሺ መ- ይገባሉ ኋላ ወይስ ጠብቅ? Hello
በኋላም አይገቡም እ እ እ
ሰዓት ስለሄደ ነው አሁን ወጥተዋልኝ እያሉ ነው
Okay። እና ዛሬ አይገቡም ከዚህ በኋላ አዎ
እሺ በቃ እሺ